ጤና ይስጥልኝ ከሌቪስ አኩላ ኢሜባ ኮተና የጉዞ መረጃ ልስጦ
ሀሎ ጤና ይስጥልኝ። ሰላም ነው?
አለን ደንበኛችን
ማመልከቻ ማስገባት ፈልጌ ነበር እና የት ነው ማስገባት መሰለኝ የምችለው?
ምን አሉ ደንበኛችን
ኤጀንሲዎችን ማግኘት ፈልጌ ነበር እና የት ነው ላገኛቸው የምችለው?
okay እኛ ኤጀንሲዎችን አድራሻ መስጠት አንችልም። እኛ የምንሰጠው information ነው፣ የጉዞ information እንሰጣለን። ራሱ እርስዎ በራሱ apply ያደርጋሉ።
okay እሺ።
እሺ